Hello? ሄሎ ይሰማል? ብር እንትን አድርገን ነበር አስተላልፈን ነበር
ወደ ማን ግን አገባ እ እ ወደ ወደ ለየቡት
ከፍሬ ብር እ በዚህ አድርጌ ወደ ሁ- ሁሉ ስፖርት
እሺ ስል ቁጥር ልስጡና እዛ ላይ ቴሌግራም ላይ ትራንዛክሽን ልጅ ልኩኛል
አ- ቴሌግራም ላይ ትራንዛክሽን ልጅ ልኩኛል ለና ስል ቁጥሩ
ቴሌግራም ቁጥር አላችሁ?
አዎ ዜሮ ዘጠኝ ሰባት
ዜሮ ዘጠኝ ስልሳ ሄሎ